ሄሎ ሄሎ ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳህ?
እግዚአብሔር ይመስገን። እንትን ነበረ ይዞ አድርጌ ማታ ነው ቅድም inform አድርጌያችሁ ነበር። እስካሁን አልገባለኝም። አብሮ ወደ የት ነበረ withdraw ያደረገው?
ቻፓ ወደ ቻፓ እኮ በቻፓ ወዴት?
ወደ CBE ወደ ንግድ ባንክ።
ንግድ ባንክ አዎ።
አ፣ ወደ ንግድ ባንክ የተደረጉ transaction ኦች delay ያደርጋሉ።
ነው?
እሑድ ስለሆነ አ ለዛ ነው ስለዚህ የሚያስቸግር።
ነገ ነው
አዎ probably ነገ ነው። ዛሬ የሚገባላቸው አሉ፣ ግን ያው ነገ ነው የሚያደርግላቸው ነገና ከዛ በኋላ።
እሺ፣ እሺ።
እሺ ምንድን ነው